መሰረት
hello መሲ ወይ እንዴት ነሽ?
እንዴት ነሽ?
ስሚኝ ስሚኝማ ዝናብ እየዘነበ ነው እ?
እሺ በዛ ላይ ደግሞ እሺ።
ዘጠኝ ነጥብ አራት ኪሎ ሜትር ነው order ደግሞ ስንት መሰለሽ? ሀምሳ ዘጠኝ ስልሳ ሰባት
ሀምሳ ዘጠኝ ስልሳ ሰባት
ስልሳ ዲናር ሰባት ጊቭ አዎ ሀያ ብር ነው ሰላሳ ብር ያስጨምራል። ልዩ
ስም ማን ነው?
ይልባረክ እንዴ የኔ ድምፅ ናት።
አይ እሺ አይዋል እኔ እኮ በድምፅሽ ነው የለየሁት።
አዎ እኛ እኛ ትንሽ ነና ይትባረክ ለዛ ነው።
እሺ እሺ እሺ እሺ